ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ሰላም
ሁሉ ስፖርት ነው። ምን ልርዳዎት?
ሰማንያ ብር ከቴሌ ብር ወደ ሁሉ ስፖርት transfer አድርጌ ነበር እሺ
እና አልገባም። አንድ ቀን ምናምን ጠበቅኩት ይገባል ብሎኝ
deposit ነው ደንበኛችን።
ከቴሌ ብር ወደ ሁሉ ስፖርት እሺ ከቴሌ ብር የተላከለዎትን text screenshot አድርገው ለቴ- በቴሌግራማችን ይላኩልን።
በዚህ ስልክ
አ ጥያቄ ምልክት አለ website ኡ ላይ፣ ከዛ ላይ ያገኙታል ቴሌግራማችንን።
እሺ።
እሺ እሺ